ጤና ይስጥልኝ ላንተ ሲዞራይ እንዴት ነሽ? ሰላም ነሽ? እንትን ፈልጌ ነበር ዶክተር ቃል ኪዳን መቼ ነው የምትገባ?
ሰኞ ሮባር ከስምንት ሰዓት እስከ አስር ሰዓት ሰኞ ሮባር ከስምንት ሰዓት እስከ አስር ሰዓት አሁን ትገባለች ማለት ነው?
አዎ already ገብታለች። አሁን አስር ሰዓት ግን ትወጣለች።
ብመጣ ደርሳለሁ። ከ- አሁን መጥቼ መታየት እችላለሁ?
አዎ ያው ግን አስር ሰዓት ላይ ከደረሽ አት- ትወጣለች እሷ።
አይ አሁን እወጣለሁ በቃ ከቤት እሺ ይቻላል።
ካርድ አሁን ነው ማው- ማውጣው ወይስ ካርድ በስልክ አይወጣም። ስትመጪ በአካል ነው የሚወጣው። ቀድመሽ ለመድረስ ሞክሪ።
እሺ፣ እሺ። ምንድን የት ጋር ነበር አድራሻችሁ?
ጤና ጥበቃ ሚኒስቴር አጠገብ።
ከጎኑ ነው? እሺ፣ አዎ አጠገቡ።
እሺ፣ እሺ። ማራ አመሰግናለሁ። እሺ